ጤና ይስጥልኝ። አርፌ ማሬት የባኮሙ ልርጋዎች
ወደ ቤት ኪሳ የላኩት ገንዘብ አልደረሰ አልገባልኝም።
እሺ፣ መቼ ነበር የሞከሩት?
ማታ
እሺ፣ ምን ያህል ብር ነው?
ሁለት ጊዜ አምሳ አምሳ ብር ልኬ ሚሴጅ ገባልኝ።
እህ- አካውንት ላይ ገባልኝ። ወደ ቤት ኪሳ አልገባልኝም።
እህ።
አንድ ደግሞ ሀያ ብር አንድ ደግሞ አስር ብር
እሺ፣ ስለዚህ በአጠቃላይ ሀምሳ ሀምሳ ሀያ እና አስር ብር ማለት ነው።
አዎ ሀምሳ ሀምሳ አስር ብር ሀያ ብር እሺ፣ ደንበኛችን ከምን account ዎት ነበረ?
እ CBE ብር ነው
እሺ፣ ስልክ ቁጥር አሁን በደወሉበት ልመዝግብልዎት?
አዎ
እሺ፣ ስሞትን ይንገሩኝ።
አብዱ መሐመድ
አብዲ መሐመድ አብዲ መሐመድ።
አዎ እሺ፣ ደንበኛችን የሰጡን መረጃ በእኛ በኩል መዝግበናል። አሁን ደግሞ ስልክ ቁጥር እንስጦትና screenshot እም።
አንስተው ቴሌግራም ላይ ላኩልን።
አዎ ልኬያለሁ ከዚህ በፊት ቆይቷል፣ ግን እንደዚሁ ስድስት መቶ ምናምን ብር እህ።
እ፣ እንደዚህ ሆነብኝ እ፣ በእንትን ላይ ቤተክርስቲያን ላይ ባለው ቁጥር ሰማንያ ምናምን ብር
እህ።
ደው- ደውዬም በቴሌግራምም ልኬላት አስተላልፍያለሁ ምንም መልስ የሰጡኝ ነገር የለም ብላ በዛው ቀራ።
እሺ ያኛውም screenshot ካሉት አሁን ስልክ ቁጥር እንስጦትና የባለፈውንም የአሁኑንም ይላኩልንና በእኛ በኩል እናይሎታለን።
በምን ልላክልሽ?
ቁጥር ልስጦት የያዙ እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠኝ ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት በዚህ ቁጥር ቴሌግራም ላይ ይላኩልን።
እሺ እሺ፣ ሌላ ምረዳውት ነገር አለ?
የለም።
እሺ ስለ ደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።
እሺ